Hello
አቤት ሰላም ነው እንትን account መክፈት ፈልጌ ነበር እሺ
እና ኮድ አልክ አለኝ በስልክ ቁጥሬ
ኮድ ኮድ አዎ
ራስ ነው ኮድ forget password ካልኩህ እኮ ነው ኮድ የሚልክልህ ስልክ አይ ቁጥር account- ስታስገባ ዘጠኝ ብለን የጀመርከው አይደለ አ- አይ አዲስ ለመክፈት ነው እኮ እሺ password ስታስገባ መስፈርቱን ታውቀዋለህ
password አዎ ሳስገባ ካፒታል እም፣ ፊደል ምናምን ካፒታል ይኖርበታል ካፒታል እሺ።
አስገባውን እሺ ከዛ ስልክ ቁጥሬን አስገባውን ከዛ ግን register ብለዋል ከዛ register ስለው ኮድ እ።
ኮድ ይላካል ምናምን ብሎ የሆነ ሰከንድ ምናምን ሰጠ እሺ ከዛ ኮድ አልመጣም እስኪ ንገረኝ ስልኩ ቁጥሩ ስልክ ቁጥሩን አርባ አምስት አሁን የደወልክበት ነው አ
እሺ ተከፍቶበታል በዚህ እንትን እኮ login ብለህ ሞክረው እሺ already አዎ።
ተከፍቷል በዚህ ስልክ ቁጥር account ተከፍቷል አ፣ ተከፍቷል እንደዛ አዎ።
እያለኝ ነበር እኔንም አዎ፣ login ብለህ ሞክረው እስኪ password ኡን አልረሳውም አይደለ password ኡን አልረሳውም በቃ login ብለህ ሞክረው ዘጠኝ እሺ።
ብለህ ጀምርና login ብለህ ሞክረው እሺ እሺ እሺ እሺ